ጤና ይስጥልን ከቢጃ ኢትዮጵያ ነበር የደወልኩልዎት ተቋረጠ ይቅርታ
እ ከቢጃ ኢትዮጵያ ነው የደወልኩልዎት ተቋረጠ እሺ እሺ እሺ አድራሻዎት ሻሸመኔ ምኑ ጋ ነው አሻሸመኔ አጂብ ዜሮ አንድ አጂብ ዜሮ አንድ አዎ።
እሺ የድራፍት ማሽኑ ታቡ ነው አይደል አሰራሮት መጨመሪያ መቀነሻው
አዎ አይቀንስም አይጨምርም አዎ እሺ ደንበኛችን ቅሬታዎትን በስልክ ቁጥሮትና በአድራሻዎት ወደ ጥገና ክፍል ልኬልዎታለሁ የጥገና ክፍሎች በተቻሉት ፍጥነት መጥተው ይሰሩልዎታል ሌላ መረዳዎት ነገር አለ
አይ በቃ ይሄ ነው ይሄ ነው አስተላልፈልልዎታል ስለደወሉ እናመሰግናለን አገልግሎት ያለዎት ሀሳብ እናመሰግናለን።
ያስቀምጡ መልካም